Ja, meines Mama.
ሄሎ ሄሎ ሄሎ።
ሄሎ፣ ተገናኛችሁ ከከስተመር ጋር?
አዎ ደወለችልኝ። ስልክ አሳውቂያቸው ነበር አልቀየሩልኝም አለች። እዛ ላይ ያለው ስልክ አይሰራ።
okay፣ እሺ። አሁን እያደረስክላት ነው?
አዎ እያደረስኩላት ነው፣ እሺ፣ እሺ፣ እየጠበቅኳት ነው።
እሺ።